Ha- Hello ሄሎ
እንዴት ነሽ? ኢዴ ሰላም እንዴት ነው?
አለን አለን። ትናንትና ማታ ቤት ቤት እና አወጣው ብራ ሁለት ሁለት ሺህ አራት ሺህ አልገባልኝም።
በዚህ ስልክ ቁጥር ነው?
አዎ በዚህ ስልክ ነው።
እሺ፣ አንድ መስመር ላይ ጠብቁኝ።
እሺ
ይቅርታ፣ የሚጮህ ድምፅ አለ። ግን
እ የሚጮህ ድምፅ አለ። ይቅርታ።
እሺ
ሄሎ
አቤት።
እሺ፣ ወደ 0915 07 03 31 አዎ
እሺ፣ አሁን ገብቶሎታል። ቼክ ያድርጉት።
እሺ እሺ። በጣም አመሰግናለሁ። እሺ እሺ እሺ።
እናመሰግናለን። እሺ